Hello፣ ዋሽንግተን ሕክምና ማዕከል ምን ልትላት?
አቤት አቤት። እሺ ምን ልትለው?
እ፣ ውጤት ፈልገን ነበረ። ጠዋት እንትን ነበር የምን ውጤት?
እ፣ እዛ ተነስቶ ነበረ scan።
ምን CT scan ነው MRI ነው?
አዎ CT scan።
እሺ የ MRI ክፍል ያነሷችሁ ስልክ ቁጥር ልስጦት፣
ፎቶ
ስልክ ቁጥር ልስጦትና ደውሎ ያወራችኋል። ዜሮ ዘጠኝ ሰማንያ ስምንት
እሺ ሰማንያ ስድስት
እሺ፣ ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
እሺ እሺ